ጤና ያለው ባኮ ሚኒስትራ ጤና ይስጥልኝ።
አብረሽ ጥልን እሺ የ- ከጉዳይ ነው የደወ- ከውይ ይቅርታ አልሚ ምንድን ነው እንዲህ ከጉዳይ ከምናምን ከምናምን የምትይው?
እኔማ ላወዛግብሽ ብዬ
አይ የአንቺን ድምፅ በዳሰሳ አውቀዋለሁ። ምንድን ነው?
ስሚማ ከጉዳይ ነው የደወልኩት።
ደህና ነሽ አዲ አለሁልሽ። ሰላም ነው?
እንትን ደህና ነኝ እናቴ የአብይን ስልክ ላኪልኝ የሹፌ- የመኪና የሚሰራት ስማርት ሀውስ እሺ እሺ እሺ እናቴ ሀንቾ ደህና ነች አለች ደህና ናት።
በቃ ሰላም በያት ኤምኤስቲ ሶስት ሰው ከፈለ እያለች ረረረ የምርሽን ነው እና የ- ታዲያ የምን ባለ ጥገና ነው ወይ ሰባት መቶ አለ፣ ባለ ሶስት መቶ አለ፣ እህ።
ሁለት መቶ አለ።
የ- ዋናው ኢንቴከሩ ማን ነው ያሳመነው ቴከሩ ማን ያሳመነው? እኔው አ፣ በቃ እ፣ ጥሩ ነው ጥሩ አዎ።
ላይ ነች ቀጥይበት ከዚህ በኋላም እናስቀጥልሻለን ማለት ነው አይ ከሆነ በዚህ ተቀጠለ እ፣ እዚህ ላይ ሳልመጣ
እኔ እኮ አይደለሁም ሀኒ ገዛኝ ናት። ሀኒ ገዛኝ ኦኬ ያስመጣቸው አዎ፣ ቆንጆ ነው ቀጥይ በያት ቀጥይበት ቀጥይበት ተብለሽ አዎ።